ሰላም ጤና ይስጥልን ቤተሰብ
የሆነ ብር withdraw አድርጌ ነበርና ማለት ምን አልከኝ?
ዊዝድሮ አድርጌ ነበርና
ኦኬ ቆይ እሺ ጠብቀኝ። hello አቤት ጤና ይስጥልኝ።
ብር withdraw አድርጌ ነበርና ማለት እሺ
ወደ voucher ምናምን ገብቶብኝ ነው መሰል voucher ፈት ምናምን እሺ ስጠኝ ንገረኝ ቤተሰቤ ቁጥርን ዜሮ ስጠኝ ኋላ ዜሮ ዘጠኝ አርባ አንድ እሺ አርባ ስድስት
እሺ ሰማንያ አንድ ዘጠና አንድ ሰማንያ አንድ ዘጠና አንድ ስንት ብር ነበር?
ሺህ አራት
እሺ አሁን ሺህ አራት መቶ voucher ነው። በዚህ- በ voucher ነው with ያደረከው። bet bet shop ካለ አቅራቢያ ሄደህ መውሰድ ትችላለህ።
ወደ መጫወቻ ለመመለስ ፈልጌ ነበር ወደ ክሮ ትችላለህ። account history ውስጥ ትገባና voucher history የሚል አለ። እዛ ውስጥ account history የሚለው ውስጥ ትገባና voucher history የሚል አለ። እዛ ውስጥ ስትገባ ኮድ ይሰጣል። የቤት የ voucher ኡን ኮድ ማለት ነው።
voucher code የሚል አለ እዛው አዎ አገኘኸው እሱን።
አ ከዛ እሷ ኮዷን ትጽፋታለህ ወይም ትይዛትና deposit ብር deposit ስታደርግ deposit የምትል የሚለው ውስጥ ትገባለህ።
deposit ላይ ልግባ አዎ ከዛ voucher የሚል አለ አይደለ? መጀመሪያ ላይ voucher የሚል አለ። እሱን ንካው። deposit voucher የሚል አለ። ከዛ እዛ ውስጥ የሆነች box ነገር ሳጥን ነገር ትመጣለች። እዛ ሳጥኗ ውስጥ እ፣ ኮዱን ታስገባና deposit ስትለው ወደ account ይመለሳል።
እስኪ ስታገና እንደዚህ deposit በሚለው ሂጅ ያለው አዎ voucher የሚል መረጥክ።
deposit ወደ የሚያስፈልግ voucher የሚል አለው አዎ deposit ስትነካ voucher ሳንቲም ቻፓ የሚል አለ። voucher የሚለውን ምረጥ።
okay። ቦቸር እሱን አድርጌዋለሁ።
ሌላ
አይ አገኘኸው?
voucher የሚል አለ ከላይ ግን ስነካው አይሰራም።
አይ voucher የሚለውን ንካው። እሱ እዛ ውስጥ ነው። እሺ deposit የምታደርገው deposit የሚለው ውስጥ ገብተሃል አይደለ?
deposit የሚለው ስነካው deposit deposit የሚል ሶስት ቦታ አለ።
አዎ deposit የሚለውን ስትነካ voucher የሚል አለ።
voucher ይል- voucher ይላል በትልቅ ጽሑፍ አለው ግን እሱን ንካ።
ስነካው search አያደርግም።
አዎ ወይ connection ን check አድርገህ ድጋሚ ሞክረው። እሱ ውስጥ እ- እዛ ውስጥ ነው እሺ ኮዱ የምታስገባው።
ኦኬ የሆነች ያ- box ነገር ያመጣላል፣ ሳጥን ነገር ያመጣላል። insert the code here ይላል ውስጡ። እዛ ውስጥ ትገባለህ ቦቸሩ
ኦኬ እዛ ውስጥ ከዛ ካላኩት በኋላ ካስገባ በኋላ deposit ስትለው ወደ account ይመለሳል ብሩ።
አመሰግናለሁ።
እሺ